Hello እንዴት አረፈድሽ?
እግዚአብሔር ይመስገን ሰላም ዋልሽ?
አለን።
እግዚአብሔር ይመስገን። ብር ይዤ ልመጣ ብዬ እንደው ላረጋግጥ ብዬ ነው ዋጋውን ደግመሽ ንገሪኝ account አስገብቼ ስለምመጣ
ዋጋ ሀምሳ ዘጠኝ ሺ አምስት መቶ ብር ማሽኑን ብትነዋል
አያ ሲደመር አስራ አምስት ሺህ እ stock ደግሞ አስራ አምስት ሺ ብር ስለዚህ ሰባ ሁለት ሺህ አምስት መቶ አዎ
ይሄ ዊዝባት ነው ከባት ጋር ነው አይደል?
ከነባቱ ነው። አዎ እሺ በቃ እሱን ላረጋግጥ ብዬ ነው። እሺ አመሰግናለሁ።
እሺማ